ሄሎ ጤና ይስጥልን ቤስት ቤት
ሰላም ነው እንዴ?
አለን አለን ሰላም ነው።
ትናንት ማታ ከአካውንት ካሽ አውት አድርጌ ነበር።
እሺ
ከአካውንት ልቀን ሰው ወደ ቴሌብር ግን አልገባልኝም።
በደወልክበት ቁጥር ነው አ አ
ስንት ብር ነው? ሄሎ
ወይ ስንት ብር ነው?
አራት ሺህ ብር አንዳንድ ሺህ ብር አድርጌ ነው የሞከርኩት።
ትናንትና ነው አይደል?
እና ታዲያ
አራት ጊዜ ነው።
አራት ጊዜ አዎ፣ አንዳንድ ሺህ ብር አድርጌ
እሺ አፕሩቭ አድርጌልሃለሁ። ትንሽ ጠብቆ ይገባልሃል። እሺ እሺ ወንድም